በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።
ኃይሌም ዝማሬም እርሱ ነው ዘላለም ከብሮ ያስከበረኝ እንደ እግዚአብሔር የለም እንደ እግዚአብሔር የለም
ክብር ለሱ ይሁን ታላቅ ነው ዘላለም ኃይሌም ዝማሬም እርሱ ነው ዘላለም ከብሮ ያስከብረኝ እንደ እግዚአብሔር የለም እንደ እግዚአብሔር የለም
ክብር ለሱ ይሁን ታላቅ ነው ዘላለም አቤቱ ጉልበቴ ሆይ አቤቱ መጽናናቴ ታትመሃል በውስጤ ተስላል ከፊቴ አየሁ አሻግሬ በተራሮች ከፍታ ጨለማዬ ስትገፍ ሰንሰለቴ ስትፈታ ኃይሌም ዝማሬም እርሱ ነው ዘላለም ከብሮ ያስከብረኝ እንደ እግዚአብሔር የለም እንደ እግዚአብሔር የለም
ክብር ለሱ ይሁን ታላቅ ነው ዘላለም ቦኪሜን ኢየሱስ ቦኪሜን ጌታዬ በእግሮች ላይ ይፈሳል የማይቆመው እንባዬ ናፈቀች መንፈሴ እንደ ዋላ ተጠማ ስምህን አወጅበት ይሸበራል ከተማ ኃይሌም ዝማሬም እርሱ ነው ዘላለም ከብሮ ያስከብረኝ እንደ እግዚአብሔር የለም እንደ እግዚአብሔር የለም
ክብር ለሱ ይሁን ታላቅ ነው ዘላለም ዲዳው አፉን ከፈተ ምርኮኛው ነፃ ወጣ ምድር ባንተ አረፈች ለተገፉት ቀን ወጣ የእምባዬ መተክ ሆኖ ጽድቅ መንደሬን መላ የረዳኝ የሚረዳኝ ማናለ ካንተ ሌላ ኃይሌም ዝማሬም እርሱ ነው ዘላለም ከብሮ ያስከብረኝ እንደ እግዚአብሔር የለም እንደ እግዚአብሔር የለም
ክብር ለሱ ይሁን ታላቅ ነው ዘላለም አቁሞኛል ግሳጼ አኖሮኛል ፍቅር ወዳጅ አበዛህልኝ ወዳጅ ያልኩህ ጸጋ ሞልቶ ፈሰሰ የዝማሬ ማዕበል ደጅ በመንጋ ሞላ ጌታዬ ሆይ ምን ልበል ኃይሌም ዝማሬም እርሱ ነው ዘላለም ኃይሌም ዝማሬም እርሱ ነው ዘላለም ከብሮ ያስከብረኝ እንደ እግዚአብሔር የለም እንደ እግዚአብሔር የለም
ክብር ለሱ ይሁን ታላቅ ነው ዘላለም ክብር ለሱ ይሁን ታላቅ ነው ዘላለም